እንደምትወደኝ ያውቃለሁ እንደምትወደኝ ያውቃለሁ ሁሌ ስጠራኝ እሰማለሁ የቅጠል ልብስን ብለብስም ሙቼን አትፈልግም ሞቼን አትፈልግም ከቤተልሔም ጎልጎታ እስከ ቀራንዮ ኮረብታ እየተከተልክ ፈለከኝ ከኃጢአት ቁስሌ ፈወስከኝ ሞቼን አትፈልግም ረሳው ጌታ ሕግህን ቅጥፌ በላው በለስን ከገነት ቤቴ ተሰደድኩኝ ከፍቅር እጅ ተለየሁኝ እንደምትወደኝ ያውቃለሁ ተብለህልኝ ወንጀለኛ ቆመህልኛል ከሐሰት ዳኛ አንተ ስትሞት ተሰቅለህ ክብርን ተገቡኝ ከእጅህ እንደምትወደኝ ያውቃለሁ አሁን የለብኝ ወቀሳ ክፍለህ መልሰኛል ወደ ቤቴ አክብረኛል ደጎ አባቴ እንደምትወደኝ አውቃለሁ